Hello ጤና ይስጥልን ላይን አዲስ Hello
Hello ጤና ይስጥልን ላይን አዲስ ደውለው ነበረ
ምን ላይ ነው አዲስ?
አዎ
አዎ እንትን ከዚህ በፊት ውድድር ምናምን ነበርና
ምን አልከኝ ላይን አዲስ ላይ እሺ
የሆነ ውድድር ምናምን ተዘጋጅቶ
Okay ቴሌግራም ላይ share በማድረግ እና አልደረሰንም ምናምን ለማለት ነው። እሱን ለማለት
የት ነው የት እ?
የት አስገብተህ ነው ለመወዳደር
አይደለም የሆነ channel ኡን link share በማድረግ ምናምን ከፍተኛ እይታ ምናምን የሚል ውድድር አዘጋጅተን ነው Okay
እና እሱ አታውቂውም ነው ስለዚያም ነገር ወይስ
ይቅርታ እየተሰማኝ አይደለም የምታወራው ነገር ይቅርታ
እኮ ከዚህ በፊት ውድድር አዘጋጅተህ አያውቅም?
እሺ ምን ሆነ ነው ውድድሩ
አይ ሽልማቱ አልደረሰንም ነው ያልኩት።
ሽልማት
እ?
ሽልማቱን ነው አዎ ዮሴፍን አናግሬው ነበር።
እሺ ምን አለ
እሺ ደርሳቸዋል ብለህ አ- አስራ አምስት ቀን ምን አልፏል ከዛም በላይ በቃ እንደዛ ካለ already ካናገርከው ሴትን እስኪ ያናግራት
እዛው ቴሌግራም ላይ ነው እኮ ያወራሁት
እሺ አናግረው እ እ አናግረው ዮሴፍን እሱ ስለሆነ የሚሳተው ይህን ጉዳይ እሱን አናግረው
እሺ አን- መረጃ የለሽም ነው አንቺ?
ምንም የለኝም አዎ።
እሺ እሺ አመሰግናለሁ።
እሺ ምንም